Hello አቤት ሰላም ጤና ይስጥልን ብሌን አብሮ ይስጥልን። አቤት ከ We Plus ነበር ምደውለው
ከየት?
We Plus solution application ኣችንን አውርደው ነበር።
ኦ እሺ እሺ።
እሺ አሽከርካሪ ኖት ወይስ user ኖት?
አዎ አይ እኔ ተጠቃሚ ነኝ።
እሺ እርሱ አሁን የተመዘገቡት We Plus provider የሚለው ላይ ሲሆን እሱ ደግሞ ም።
አገልግሎት ሰጪዎች የሚመዘገቡበት ነው እና We Plus user ን በመጠቀም የምንሰጣቸውን አገልግሎቶች ማየ- መጠቀም ይችላሉ። ከሶስት መቶ ሀምሳ በላይ game ኦች አሉን። እነሱን መጠቀም ይችላሉ። የወደፊት ምቾቶን መቀላቀል ይችላሉ።
አመሰግናለሁ ሙዬ።
እኔም አመሰግናለሁ። We Plus solution user።
እሺ እሺ አመሰግናለሁ።